ሌላው ስሙሬድ ሌላው ጤና ይስጥልኝ አብሮ ይስጥልን።
ቮካንዶ አቶ ተስፋ አቤት ከ We Plus Solution ድርጅት ነበር የምደውልልዎት።
ከምን ከ We Plus እሺ ድርጅታችን የ transportation አገልግሎት ሰጪ ተቋም ነው እና አሁን ላይ ለአሽከርካሪዎች ደግሞ ለየት ያለ ነገር ይዘን መጥተናል።
እሺ ያ ምንድን ነው? ከእያንዳንዱ trip ላይ የምንቆርጠው አስር percent ሲሆን ከዛ ላይ አራቱን percent መልሰን ለአሽከርካሪዎች ነው የምንቆጥበው እና ይህንን ያደረግንበትም ዋናው ምክንያት አሁን ለአሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናስብም። ለምሳሌ ሕክምና፣ ጡረታ፣ እንዲሁም ሌሎች ጥቅማ ጥቅም ስለሌላቸው ይህንን በጋራ የሚቆጥቡበትና አቅም የሚፈጥሩበትን ስርዓት ይዘን የመጣ ነው። እንዴት አዩት ሀሳባችንን?
ምንድን ነው ትራንስፖርት ዘርፋችሁ?
የሜትር ታክሲ ነው የምንሰራው ልክ እንደ እኮ ምን?
ፈረስ
ምን የሚል ነው እናንተ?
We Plus We Plus እ?
We We Plus Plus?
አዎ
ዛሬ ነው የሰማሁት።
ትክክል ነው። አሁን በቅርቡ ነው ስራ የጀመርነው። ለዛ ነው familiar ያልሆኑት። ግን ያው በፌስቡክም በቴሌግራምም በኢንስታግራምም እንዲሁም በቲክቶክም በሁሉም ሚዲያዎች ላይ እያስተዋወቀን እንገኛለን አሁን ላይ።
እሺ እሺ እሺ ሀሳባችንን እንዴት አዩት?
no አሪፍ ነው አሪፍ ሆነ።
እሺ እናመሰግናለን። አሁን ላይ ስራ ስለጀመርን እርስዎም ፈቃደኛ ሆነው ከኛ ጋር መስራት ከፈለጉ We Plus Solution Provider የሚል application አለን።
እሺ እሱን ከ Play Store ወይ ከ App Store ላይ አውርደው እዛ ላይ መመዝገብ ይችላሉ። በተጨማሪም document መላክ ከፈለጉ ደግሞ የቴሌግራም ቁጥር አለን። እሱን text አደርግልዎታለሁ።
እሺ እሺ እሺ፣ በምልክልዎት ቁጥር ማንኛውም ሀሳብ፣ አስተያየት፣ ጥያቄም ካሉት የምንቀበል ይሆናል። ከእኛ ጋር ሲሰሩ እያንዳንዱ mile saving ም investment ም ነው። መልካም የስራ ቀን ይሁንልዎት። እናመሰግናለን።
እሺ እሺ።